አለሽ በልቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ድንግል ሆይ ውለታሽ አይጠፋም ከአሳቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ድንግል ሆይ ውለታሽ አይጠፋም ከአሳቤ እንደ ኃጢአቴ ብዛት እንደ በደልማ የጥልቁ ሰንሰለት ሲያንሰኝ ነው ጨለማ። ግን ያንቺ ሆንኩና ሁሉንም አለፍኩ ያንን የሞት ባህር በምልጃሽ ቀዘፍኩ። ዛሬም አለሽ በልቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ድንግል ሆይ ውለታሽ አይጠፋም ከአሳቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ድንግል ሆይ ውለታሽ አይጠፋም ከአሳቤ አርፏል ልቤ ባንቺ ባዛኝቷ ማርያም ውስጤ ያፈሰሰ ፍቅርና ሰላም ሕመሜን ቢያስረሳኝ የውዳሴሽ ቃና እመቤቴ ላለው ዛሬም እንደገና ዛሬም አለሽ በልቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ድንግል ሆይ ውለታሽ አይጠፋም ከአሳቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ድንግል ሆይ ውለታሽ አይጠፋም ከአሳቤ እናታችን ጽዮን ሰው ሁሉ ይልሻል፣ ዳዊት በበገናው ያመሰግንሻል። ያሴቦን ነገሥታት ለክብርሽ ዘመሩ፣ የማትፈርሽው መቅደስ የእግዚአብሔር ሀገሩ። ዛሬም አለሽ በልቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ድንግል ሆይ ውለታሽ አይጠፋም ከአሳቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ድንግል ሆይ ውለታሽ አይጠፋም ከአሳቤ እጅግ ብዙ ነገር አድርገሽልኛል፣ ይቅር ባይም ልጅሽ በፍቅር አይቶኛል። እኔ ስኖራለሁ ድንግል ባንቺ ጥላ፣ ጨለማና ላይም ከእንግዲህ በኋላ ዛሬም አለሽ በልቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ድንግል ሆይ ውለታሽ አይጠፋም ከአሳቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ዛሬም አለሽ በልቤ ድንግል ሆይ ውለታሽ አይጠፋም ከአሳቤ